ጤና ይስጥልኝ ጉዳይ ራሔል እባላለሁ። እባክዎ ምን ልርዳ? ሄሎ ጤና ይስጥልኝ ጉዳይን የደወሉት ራሔል እባላለሁ። እባክዎ ምን ልርዳ? ይቅርታ ትንሽ ድምፅዎት ራቅ ብሏል። ሄሎ ይቅርታ ጉዳይን የደወሉት እባክዎ ምን ልርዳ? መልሼ ወይ በሌላ ስልክ ልደውልልዎት? የእርስዎ እንትን በደንብ እየተሰማኝ አይደለም። እሺ